ስድስት ሰዓት ሆኖ ለምን
ሄሎ ሄሎ ቢኒያም አቤት እንዴት ነህ? ሰላም ነው? ከቤት እንዴት ነው የምደውለው?
ኦኬ እሺ እሺ የ- የድሮ ቴሌግራም አካውንታችን ለቀየርን በአዲስ አዎ።
አካውንት ነው አሁን አንተን ቲኬት እየላክን ያለ ነው።
አዳርጉኛ ታዲያ አዎ፣ ስልክ አዳርገና ስልካችን ግን አንተ ስለሌለ የ- የገባልህ አይደለም መሴጁ። አሁን እ? እ?
ስልካችን ስለሌለ የአዲሱ አካውንታችን መሴጁ የገባልህ አይደለም ቴሌግራም ላይ። አሁን በምን ቴል ሴቭ አድርገውና እሺ ሴቭ እንዳረገው ቴሌግራም ላይ ይገባሉ። እሺ የላካቸው መሴጆች ቴክስት አታደርግልኝም ስልኩን ቁጥሩን እ፣ በምን አደርግልሃለሁ? ቴሌግራም ዋትሳፕ ዋትሳፕ ላይ አታደርግልኝ አሁን አትይዞ
እ? እ?
አሁን አትይዞ አይመቸኝም ብዬ ነው አሁን
እሺ በቃ ጥሩ እሺ ዋ- ዋትሳፕ ላይ አውላት ዋትሳፕ ላይ ሻይ በለኝ አሁን እሺ አሁን ሻይ በለኝ በምን በ- በእናንተው ነው በድሮ ማለት ነው እሺ